ሄሎ
ሄሎ ጤና ይስጥልኝ አንድ ይመልሱ
እናንተን ቅድም አሳውቄ ነበረት ይሄ ግራም ጽፍ ያለውን ከቴሌብር ወደ ቤት ቤት ድግኝት አድርጌ ከቴሌብር ውስጣል ወደ ዚሩም አልገባም።
ቴሌግራም ላይ ከጻፉልን ቼክ እናደርግልታለን። እሺ እዛው ቴሌግራም ላይ ጻፉልን። በስልክ ስልክ እሺ፣ መደወል ያለው አያስፈልግም። እሺ ማታ እና እነዚህ ለማታ ደግሞ ወይ ብርም አልተመለሰም ወይም ያዋራኝ የለም።
okay። text ማን ነው ስሙ? እዛ ላይ ቴሌግራም ላይ እህ እ? ማን ነው ስሙ? ስሙ ማን ነው?
ዳንኤል ዳንኤል እሺ ዳንኤል፣ በዚህ ቁጥር ነው
አይደለም በለበት ነው እኔ ጽፍላለሁ